ሄሎ ጤና ይስጥልኝ ዋሽንግተን ሜዲካል ሴንተር እባክዎ መርዳት
ተሾመ አሰፋ የሚባል ታካሚ thoracolumbar CT scan ተነስተው ነበረ እና ውጤቱን እንድትልኩልኝ ነበር።
OK እሺ ውጤት የሚያስልኩበትን ስልክ ቁጥር ልስጦትና እነሱን inform ያድርጓቸው።
OK ዜሮ ዘጠኝ እሺ አንዴ መስመር ላይ ጠብቁኝ። ሄሎ ወይ
ሄሎ ወይ ወይ አለሁ ዜሮ ዘጠኝ ሰማንያ ዜሮ ዘጠኝ ሰማንያ ስምንት እሺ ሰማንያ ስድስት እሺ ሰማንያ ሰባት ሰማንያ ዘጠኝ እሺ thank you
እኔ አስታወስኩ